ይገባኝ ነበር ጤና ይስጥልኝ ጤና ይስጥልኝ።
አሪፍ ጤና ነበር የምደውልሎት ወይ
እሺ እደውላለሁ ነበር ተቋረጠ የተፈጠረ ችግር አለ ኧረ ችግር የለም እንትን ነው website ኡ ላይ እኮ ስገባ የለም ማለት ያመጣልኝ ምን
account create ለማድረግ ማለት ነው።
account create ስታደርጉ አ፣ ክ- ለማድረግ website ውስጥ አልገባላለ።
እሺ እስኪ ደንበኛችን check ላድርግሎት እሺ፣
ባለባሉ ይመጣል። ከዛ ይሄን ወንበር ደግሞ ከዛ ነው እኮ እዚህ ላይ ያለጣ ነው። ከዛ እኛ ቆመን ባሩ ጋር ደግሞ ይጨበጥ ነው እና ባሩን ተደግፋ የጠርሙስ ይሰበሰባል። ሁለት ቆሰሮ ኧረ እኔ ምን አውቃለሁ
እሺ ደንበኛችን መስመር ላይ አሉ አ፣ አምስት መቶ ብር እነሱም ራሳቸው መስመር ሊሰጠበቁ እናመሰግናለን እ፣ ይሄኛውን ዌብሳይት እስኪ ሞክሩት ከእንግዲህ የትኛው?
የደርጉሙ ብቻ እንጂ መቶ ብር ከኪሴ ብቻ ማስጀመሪያ ነው እሱ ነው።
ይሄ- እ፣ ይሰማል ደንበኛችን አ፣ አ፣ እንግዲህ ላይ እሺ ቀጡ አንዳንድ ዌብሳይቱን ል- ልስጦት አ፣ ዲኢ እ፣ ቢ ዲኢ ዲኢ ኤል ቢ ነው ቢ ከአንድ ከአንድ ሊያዝ መስመር ላይ አሉ አ፣ አ፣ እሺ
ቃል ለመያዝ ነበር እንትን እሺ D E V E L O P E R dot
እ፣ ከስቲ A R I F P A Y dot N E T እዚህ developer dot ArifPay dot net ይባላል።
አ፣ እዛ ላይ ገብተው መመዝገብ ይችላሉ። ደንበኞች መዘሙልን ከ- እስቲ አዎ፣ አንዴ ትለቂ እስቲ አንዴ ትገምልኝ። ሄሎ ሄሎ ሄሎ Hello hello ሰዎች ይመጣሉ። hello hello ደንበኛችን መስመር ላይ ወይ አንዴ ትደግምልኛለሽ? አዎ እሺ
አዎ
ቀጣበት ይለቃል እ?
D E V V ነው አዎ developer dot ArifPay dot net ነው የሚባለው።
አ ደንበኛችን የራሱ ድርጅት አሉት ወይ?
እ? አ አዎ ነበረና እስቲ አንዴ ሞክሬ እንትን ልበልሽ ወይ?
እሺ እሺ እሺ ይሞክሩትና መልሰው መደወል ይችላሉ።
እሺ እሺ እሺ ደንበኛችን ስለደወሉ እናመሰግናለን።
እሺ መልካም ቀን ይሁንልዎት።
መልካም ነው።